Kasuş'un imamı şu. Neden o? ሄሎ
ሄሎ ዳኒ፣ ወይ ብሩኬ፣ አማን ነው? ሁሉ ሰላም እንዴት ነህ?
አለን። እግዚአብሔር ይመስገን። አለን አለን ሰላም ነው አለን አለን። እንዴት ነህ?
ብሩኬ? ያችን ነገር እኮ አልቻልኩም መስራት። ለዛ እኮ ነው የደወልኩት።
ኧረ እባክህ እግዚአብሔር
እንዴት አላወራችሁም? እዛም ፋይናንስ ማለወልክላችሁ?
ያላረኩት ነገር የለም። ካሊድ የተባለው ቀን በቀን ቀን በቀን ደውልለታለሁ።
አዎ።
ፋይናንስ ሜሪ ጋም ደውላለሁ። ጠብቅ ጠብቅ ጠብቅ ብቻ ነው የሚሉኝ ብሩኬ።
ኧረ እባክህ እግዚአብሔር አሁን ዘግቶብኝ ከኋላ የሆነች በር አለች። በዛ እየገባሁ ነው sport betting ራሱ የምቆርጠው።
okay። ምን ይሻላል ታዲያ? እኔ ያው ምንም አይነት እንትን
የሆነ like support ማድረግ የምትለው ነገር የለም አንተ?
እ፣ እስኪ ቆይ ካሊድ ጋር ልደውልለት።
አ- እንደውም የሚገርምህ ብሩኬ ምን እያደረኩ እንደሆነ ታውቃለህ? ላይ
አ
እዚህ የሆነ አውራ የሚባል ቤት አለ እና እሺ እነሱን ዝም ብዬ like ሀያ ሺህ ብር ቅድመ ተቀበሉኝና እሺ የእነሱን ይሄ ጣምራ የእነሱን እንዲሰጡን እየፈ- እያረኩ ነው አሁን ሳልጀምር በፊት ማለት ነው እና
አ በቃ ከመጡ ራሱ በእነሱ ጣምራ በእናንተ ንግድ ፍቃድ ምናምን ለማድረግ ነው። በቃ ያን ያለው risk መውሰድ stage ላይ ያለሁት
okay ማለት ያ ከተያዝኩ ደግሞ ዋዛ ነው። ግን በቃ ያን ያህል የማድረግ እንትን ላይ ነው ያለሁት እና
okay ለዛ ነው ደግሞ ያ risk ኡ high ስለሆነ አ የሆነ ነገር support እንድታደርገኝ ፈልጌ ነው። ብሩኬ
እሺ በቃ እሺ፣ አ- እንትን ልበልልህ፣ ላሳውቅህ።
እሺ፣ እሺ ብሩኬ እጠብቅሃለሁ። እሺ